ባልሰማው መስቀል ጫወታ ውቤው ምድር ለብሳ አደይ አበባ ውቤው ተመራከብ በመስቀል ማታ ውቤው ነጭ ነጩን ለብሰናል ክቱን ውቤው ቀድመን ገብሱን ከበናል ደጁን ውቤው ዓለም አልብ ይታያል ዛሬ ውቤው ሰላም ፍቅር ይብዛል አገሬ ውቤው አሰብ ውቤው ሲሉ ሰማው ልጨፍር ወጣው በልመታ መታ በልመታ መታ ያልመታ መታ በልመታ ሰና Sera, capifole. Sera, ati capifole. Ayani, oda gaera. Atinu egi abako, atinu egi.
షోలే మరిగా మరి మరి మరి కొత్తుగా నాన్న ఇక కలి అసిని సజీస్ కొత్తు కొత్తు కొత్తు కలి కలి కలి షోలేగా కలిగా జల్ కలి
ውቤ ነው ጭፈራው ፉሌ ነው አደይ አበባ ለብሰን በአገሬ ሙሉ ደስታ ነው ጨዋታ ደመራ ከበን አንድ ላይ ሆነን ቀና ነው የእናት የአባት ምርቃት አሜን ብለን የሰማ ነው ሲል ደስ ደስ የአገሬ ሰው ደስ ደስ ፍቅርን ገዝ ለዓለም ምርቃቱም አሜን ይድረስ ይድረስ አሜን ይድረስ አሜን በሉ አሜን ይሁን አገሬ ሰላም ሆና ዘላለም ትኖር በመርቅሽ መች ቃል ይበቃኛል እናቱን ወዳጅ ብዙ ይመኛል ፈጣሪ አይርሳሽ ብል ይበቃኛል ፍቅረኛ አይርሳሽ ብል ይበቃኛል ሴራ ካቢፎሌ ሴራ አቲ ካቢፎሌ አያን ወዳጋዬራ አቲኑ ኤጊ አባኮ አቲኑ ኤጊ